order እስኪን አድርግልኝ order ነበር ንገረኝ። አይ ጨርሶታል አሉኝ። አይ ጨርሶታል አለች ፍቅር። ሌላ ሰባ አራት ስንት አልከኝ?
ሰባ አራት ሀያ ሰባት ሀያ ሰባት ምን ሆነብህ?
pin ይደረጋል።
እሺ እሺ ፍቅር ፍቅር የአብዲ complete ይባል አልሽው? እሺ ሌላ ቤት እየሰማው ነው።
ሌላ ደግሞ ሰባ አራት አስራ ሶስት ሰባ አራት አስራ ሶስት እሱን pin ኣ
pin አይደለም
ችግር የለውም።
pin አድርግ የእኛውን ሰባ አራት ሀያ ሰባቱን አይተሽ pin አድርግ። ቦሌ ኤድናሞል ወደ ኦሎምፒያ ነው።
ብሩክ እሺ